ሄሎ ስክለኝ ሰላም ናት?
አለሁ ይመስገን።
ሰላም ሰላም አችልኝ።
ግን ምንድን ነው ማገናኘት አልችልም።
አረ በናትሽ ከስተመሯ ሰፈሯን አታውቁም ጭራሽ ከነ ጭራሽ
ማን ነው ስም?
ያብስራ
ማ ያብስራ
ያራ አዎ፣ አሁን አሁን ነግሬያት ነበር።
ምን ብለህ ነው ከዛ- የነገርካት?
ቦታውን አታውቁም ሰፈሩን። ይኸው ስንት ደቂቃ ማይነስ ገብቼ አሁን አሁን አደረስኩላት። እሺ አንድ ደቂቃ ምር የሚደረገው ንገረኝ። ኦርደር ነበር ሰላሳ አራት ሰላሳ ሶስት ሰላሳ አራት ዘጠና ሶስት አስቲክ አልገባሽም።
ሰላሳ ሶስት እንዴት እንዳፈቅችኝ አልገባሽም።
እሺ
እሺ አያዜ ቀንጂ
እኮ ኮምፕሊት በይልኝ ነው አይደለ?
አረ እኔ እኮ ምን እናድርጊው? ቤት ማን ቦሌ ብላኝ ገርጂ እሺ።
ነገር የትና ይስደር
እሺ እኮ አልኩ።
እሺ እሺ ማረኝ ምንም ተከፍቼ ይዋላ
አይዞህ ቻው።
እሺ እሺ